hello
ወይ ጤና ይስጥልኝ። እባክዎት ምን ልርዳዎት?
አይ አዲስ ተመዝጋቢ ነኝ። እንግዲህ ዛሬ ነው ያወቅሁት። እ? እ? ምን አ- ምን አልሽኝ? አዲስ ተመዝጋቢ ነበርኩኝና እንደ ወደዛ ደውል ሲለኝ ነው message ላይ
እሺ የትኛውን የተመዘገቡት?
እ?
የትኛውን የተመዘገቡት? ሁለት አይነት አለ፣ ቴሌቪዥን ወይስ መልስ ፈንቀል?
እኔ እንጃ አላወቅኩትም። በዚህኛው ነው
እኮ ይሄ ሁለት አገልግሎት ይሰጣል። የትኛው ነው? ዘጠኝ ስምንት አምስት ነው ወይስ ስድስት ሶስት ስድስት?
እ፣ መጨረሻ ሰማንያ ሰባት ስልሳ ሀምሳ ሰባት ሰማንያ ሰባት ይላል።
ሀምሳ ሰባት ሰማንያ ሰባት አዎ
ሀምሳ ሰባት ሰማንያ ሰባት ይቅርታ፣ እዚህ አይደለም፣ ምናልባት ሌላ ቦታ ይሆናል።
ስልሳ ሰባት ሰማንያ ሰባት ነው መጨረሻ ሰማንያ ሰባት ነው በቃ
ይሄ ቴሌቪዥን ወይም ደግሞ የመቶ ሰከንድ አገልግሎት ነው ይሄ።
እሺ ነሽ እሺ